ሄሎ ሄሎ
ሄሎ ሰላም አደራችሁ።
እግዚአብሔር ይመስገን። እንዴት ነህ?
እግዚአብሔር ይመስገን አለን አለን።
ኤልያ customer አይደለሁ።
አውቄያለሁ። ስምህን የጠፋብኝ
እ፣ ዋጋ አስገብቶ ነበረ።
የትናንትናው ነው።
እም፣ ማን ነው?
ተመስገን ነው መሰለኝ ስሙ።
okay ያው እንትን እኮ ልኬላቸው ነበረ።
confirmation አንደኛው እም።
የትላንትኛውን አንደኛውን አስር አርገሽዋል። ስንት ስንት ነበር የገባው ትላንት?
አስራ ስምንት እና አንደኛው አስር መሰለኝ
አስራ ስምንት ነው ስምንት
ስምንት ነው ስምንት ነው አስገበር ተሳስቶ እንደ ስምንት ነው የተስማሙት እና- ያለው ግን አዎ በቃ እንደዛ ነው የሚሆነው።
እም፣ በቃ የአሁኑም ስምንት አስገብቷል። ሁለት ስለሆነ አስር አርጊያቸውና አሁን ትናንት ግን አስር ነበር አንደኛውን
አስሩ የኔ ነው። እኔ ራሴ ነኝ ያስገባው
okay።
ላሳየው ስል ነው። አዲስ customer ነበር ያሁን ያስገባው እም፣
እም፣ አያውቅም ነበረ እና ዝም ብዬ ሙከራ ነው። መኪና ታገኘው ጭነዋል።
እሺ እሺ። እና ያኛውስ confirm አድርጓል?
እ፣ ያረጋል መሰለኝ አርግ ልበለው ሁለት ነው
እሺ ሁለቱንም በላቸው። ይሄኛውን request ልላክለት።
በይውና
እሺ